对了，对吧？ሌላ ሄላ ሄላ ሳሚ አሉ አሉ እ እ፣ የቤላ ኦርደር ማለት ነው። የቤላ ፓስታ አ እነሱ ባሉ ሀውጣውና ኦርደሩን ማለት ነው። እነሱ ባሉ አዎ።
ከፍለ ሀውጣው
ከፍዬ አውጥቼ ኦልሬዲ ከስተመር ጋር ልደርሳል።
ሪሲቱን ይዘኸዋል እንዳጥለው። እሺ ሪሲቱን አ እሺ በቃ፣ እሺ።
ከዛስ
ከዛ ሶስት ወር ልትሞሉልኝ ነው deposit?
ይሞላልሃል እ?
ከዚህ difference ኡ እሺ የተጠራቀመ ነፍስ receipt አለኝ። አንድ ላይ አሳውቀሃል።
ትሞላለህ?
ሁሉንም አሳውቀሃል።
እ? አላሳወኩም።
ሁሉንም ማሳወቅ ግን ነበር።
ሁሉንም አላሳወኩም፣ ግማሹን አሳውቄያለሁ።
እኔም እንግዲህ ለእኔ ያሳወቀኝ ስለዚህኛው ብቻ ነው። እኔን የሚመለከተኝ ስለዚህኛው order ብቻ ነው ማለት እና ነው።
ሰ- አንቺን ልጠይቅ ማለት ነው።
ስለዚህኛው order አ ትችላለህ።
እሺ አሁን ሶስት ብሬን ማን ነው የሚከፍለው? አ-
እኮ ችግር የለውም አልኩህ እኮ deposit ብር ነው።
ይሞላለታል ብለውናል። ችግር የለውም።
እሺ ከጋው በኋላ ላለው ሳ ይስተካከላል በሉ እንጂ እኔ እኮ ሁሌ ነው ይሄ combo ሶስት ጊዜ ምናምን አውጥቻለሁ። ሌላም ቲሽ እንትን ላይም እንደዚህ ዋጋ ልዩነት አለ በጣም እሺ driver አውሩ ብል ዝም አሉ።
እሺ፣ እሺ። እንነግራቸዋለን። እሺ ይስተካከል እሺ በይ ቻው።